ሄሎ ወይ
ወይ እሺ አዎ ማርጋሪታ ሆኗል ግን ምን ያህል ደቂቃ ይቆያል እስቲ ላናግራት እሺ እሺ
ሰዓቱ
ጤና ይስጥልኝ ሄሎ እሺ ማ አሁን አውርተን ነበር ሄሎ ወይ አቤት ሄሎ እሺ ወይ ማርጋሪታ ፒዛ ተለወጠ አይደለ አዎ እሺ ገና ሊ- ሊሰራ ነው ከዚህ በኋላ አዎ ማርጋሪታ አዎ በዲላ ነው ተቀርቶ በማርጋሪታ ይሁን ስለተባለ ማርጋሪታ እየተሰራ ነው ምን ያህል ደቂቃ ይፈጃል ከዚህ በኋላ አንድ አስር አስራ አምስት ደቂቃ
እ፣ አስር ደቂቃ ይቆይብናል
አዎ ስልካችሁ ዝግ ስለሆነ ነው እኮ በደጋጋሚ ሞከርኩኝ
እሺ ስለዚህ ይደርሳል ቶሎ እንዲደርስለት እንትን እንላለን ቆይ አንዴ መስመር ላይ ጠብቂኝ አንዴ እሺ አይ ቆይ ገና ነው
ሄሎ
ሰላም አቤት
በቃ እሺ ይሰራ እሺ እሺ እሺ